reception ሰላም፣ እንዴት ዋሉ?
ዛሬ busy ናችሁ? ስልክ በጣም አታነሱም።
ትንሽ busy ነን። አዎ okay፣ ሰላም ነው።
እግዚአብሔር ይመስገን።
ሞሮኮ bath መናች አንድ ሰው
እ አንድ ሰው አሁን ላይ አይኖረንም። ወደ በኋላ ነው የሚኖረን። አስራ አንድ ሰዓት ተኩል
ስልጣን አስራ አንድ ተኩል
okay። እንደምንም አታይልኝ አሁን አሁን ላይ የለም። busy ነው ያለው አሁን።
አንድ ሰው
አዎ ወደ አስራ አንድ ተኩል
ሊያዘሉት ይቅርታ።
እ፣
hello ወይ ወይ
ሊያዘሉት እሺ፣ ማሳጅስ
ማሳጅ ይኖረናል።
ይኖራል?
አምስት ነው አይደል? አምስት ሺህ አይደል? hello ወይ ወይ ማሳጅ ይኖረናል ዘጠኝ ሰዓት
አሁን ማለት ነው። እሺ፣ ምን አልኩሽ? አስራ አንድ ሰው ለምን
አንድ ሰው እኮ እዛው አስጠግቻለሁ።
ሴት ምስል አስጠግቻለሁ። አንድ ሰው እሺ፣ አንቺ አናግራት
ምን ሞሮኮ ፈልገው ነው? ሞሮኮ ላይ ይኖረናል። ትንሽ busy ነው።
hello ወይስ አስራ ሰላም አንድ ነው።
ሰዓት ተኩል? hello ሰላም ጤና ከአስራ ይስጥልኝ።
አንድ ሰዓት ተኩል በፊት የላችሁም?
ውይ የለንም። የኔማ ቤት ትንሽ busy ነው ያለው አሁን።
okay እሺ እሺ